ሄሎ ጤና ይስጥልኝ እባክዎትን ምን ልርዳው?
ሄሎ አቤት ጤና ይስጥልኝ እባክዎትን ምን ልርዳው?
እ ምን ልርዳዎት?
ብርም ለመጀመሪያ ነው የላኩት ለናጭ
እሺ ለኮሰ ከናኒ
እ ይሄ ለኮሱን ከና
እሺ ተረረስት ነው ይገም
አማ ብሪ ለመት ግንቴ ከሰረደ
ማሚ ለቴሌቪንጌኒ ዋንታ ታኒፍ ጉያ ደንቀርሽ ለመለመ ማሚ ለቴሌቪንጌኒ ዋንታ ታኒፍ ጉያ ደንቀርሽ ለመለመ ሲኒ ጀላሙሬ ትኬት ተለመለመ ዋኒስ ሚኪን ነው ሲ
አና ናዛት ሰሞሌ ያን ጥፋሜ ጅራ ጥፋሜ ጅራ
እ ጥፋሜ ጅራ
ጭፈሜራ ኤ ነራ ጭፈሜሽ